ሄሎ ሄሎ
አቤት ጤና ይስጥልኝ
ደህና ነሽ?
እግዚአብሔር ይመስገን። ምን ልርዳዎት?
ባለፈው ልመዘገብ ከአምስት ቀን በፊት ምናምን ደውዬልሽ ነበረ። ሀያ አምስት በፊት
እ ብዙ ሰው ስልክ የሚያነሳው ይቅርታ።
ብዙ ሰውም ቢሆን ምን ሆነ መሰለሽ አሁን ሄሎ እሺ ይሰማኛል፣ ይንገሩ።
ሄሎ okay፣ ይኸውልሽ ከውስጥ የሚሰማ ድምፅ አለ። ሄሎ